ወይ እስቲ እና ቴሌቪዥኑን ቢያለም ና ሪሲቨሩ ምን እንደሆነ አላውቅም። እም እንትና ገደው ይበናስ ማጋ
ያስቻለው የለህም አንተ
አለው ያመኛል እኮ በናስ
እም
እግሬን እያመመኝ እኮ እውነት እውነት አንተ ስለምታውቀው ብዬ ነገር እ እ ከሱ እሱን ስለማያውቀው እና እሺ እሱን ስለማያውቀው ቢ- ቢሮ ነው ያለው
ቢሮ መኪና ውስጥ ውጭ ብዬ አሞት ሞት አመመ እ፣ ሊሄድ ነው። አዎ።
እ፣ በቃ ልደውልለት አስችል እሺ